ጤና አሎ ይስጥልኝ።
ሰላም አቶ ነስረዲ
አቤት እ፣ ከዋሳ የጥገና ማዕከል ነው የምንደውለው።
እሺ እ፣ ባለፈው ዕለት ባለሙያ ልከን እ፣ over እንዲሰራለት ባስመዘገቡት መሰረት ባለሙያ ልከን ነበረ ቢኒያም የሚባል ግን እርሱ ስልክ ስላላነሱለት ተመልሷል።
አዎ አጋጣሚ አልተመቸች አልተመቸኝ አዎ።
የደረሰው ሰዓት አዎ፣ አልደረሰኝም ችግር የለውም። ለሰኞ ባለሙያ እንላክለት።
እ፣ እስኪ ቆይ እኔ ልደውል በዚህ ስልክ ችግር የለውም። እሺ፣ ሲመቸው ሲደውሉልን።
እሺ እሺ እሺ እሺ፣ እናመሰግናለን።